ሄሎ ሄሎ ሰላም ቢሆን ሰላም ነው እግዚአብሔር ይመስገን።
አለን ከድሬዳዋ ነበር የምደውለው።
እሺ ይቻላል።
እ፣ ትንሽ እ፣ ችግር ነበረብኝ የጤና የአፍንጫ ችግር።
እሺ
አሁን ባለፈው እዚህ አዲስ አበባ ያልሞከርኩት የሕክምናም የባህልም አንድ የቀረኝ ነገር የለም ከጸበል ጀምሮ
እሺ
ለውጥ ላገኝ አልቻልኩም። አሁን ባለፈው ሼፉን አልታሁን ከጂማ ዶክተር አብይ አቅርቦት ነበረ።
እሺ
አሁን እዛ ላይ ሁሉን ነገር ሲናገር ከኔ በሽታ ጋራ ተመሳሳይነት ያለው ነገር አየሁኝ።
እሺ
አሁን እንዴት ላገኘው በሚል በብዛት የእናንተን እንትን እከታተላለሁ። በቃ ስለሚያዝናናኝ ከህጻናት ጋር የሚያደርጉት ነገሮች እሴን ስለምከታተል ዘጠና አንድ አስራ አምስት የሚል ዛሬ ጠዋት ዝም ብዬ ስከፍተው አንዳንድ ነገሮች የሚሰራቸውን ነገሮች ከአንድ ቁጥር እስከ ሰባት አየሁና አንድ ቁጥር ላይ በጎ አድራጎት የሚል አየሁኝ።
እሺ
አሁን ካለብኝ ችግር እ፣ አፍንጫዬን እዛ ሄጄ መፍትሄ ለማግኘት ስለፈለግኩኝ እስቲ በእናንተ በኩል ስፖንሰር እንድደረግና ትንሽ ስም ማለት
ፍቅርት
ፍቅርታ ነው።
ኮርቾ
እሺ ስልክ ቁጥር ልያዝ ፍቅርታ ዜሮ ዘጠኝ
እ፣ ሄሎ አቤት ስልክ ልውሰድ ስልክ ስልክ ቁጥር ዜሮ ዘጠኝ አስር እሺ አስራ ዘጠኝ እሺ
አርባ ሁለት ሀያ አምስት
እሺ አድራሻዎትን
አርባ ሁለት ሀያ አምስት
ጽፌያለው ፍቅርታ አድራሻ ዜሮ ዘጠኝ አስር አስራ ዘጠኝ አስራ አርባ ዘጠኝ ሁለት አርባ ሁለት ሀምሳ አምስት ሀያ አይደለም ሀያ አምስት
ሀያ አምስት አዎ እሺ እሺ ፍቅርታ
እሺ።
አድራሻይት ነው ድሬዳዋ
የህክምና ሰር የፈለጉት እ
ህክምና ተሸፍንለው የፈለጉት
ለ- ሌላ የሚያሳስበ ስፖንሰር መስራት ፈልጌ ነው።
እሺ ፍቅርታ መዝግቢያለሁ። ስለደውል እናመሰግናለን። መልካም ቀን።
እሺ እጠብቃለሁኝ።
እሺ ግን ትንሽ ወረፋ አለሽ ፍቅርታ።
ችግር የለም። እሺ ጠብቃለሁ። ካለብኝ ችግር ነው የደውልኩላችሁ።
በቃ እሺ፣ አይረሳውሽ። ይሄ ችግር የለውም።
እሺ እሺ።
እሺ ቻው። መልካም ቀን።
አሜን። ላንቺም አሜን አሜን። ሰላም ዋልሽ።